Hello ጤና ይስጥልኝ ችብችብ
Hello Hello ደህና አደራችሁ?
እግዚአብሔር ይመስገን
ትላንት እንትን order አድርጌ ነበረ ሀያት አካባቢ ሩት እሺ ስልክ ይነግሩኛል እስኪ check ላድርግልኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሀያ ስድስት አርባ ሀምሳ ዘጠኝ ሀያ ስድስት አርባ ዘጠኝ አዎ ሩት አዎ እሺ
ምን ምን ነበረ እንትን የወሰድኩት መሰለክ እ፣ ቲማቲም ቲማቲም ሽንኩርት ሽንኩርት ቃሪያ?
ድንች ቃሪያ ድንችና አቮካዶ
አዎ እሺ ምን ቀረቡት
አይ አልመጣም ስንት ሰዓት ነው ሙሉ አልመጣም?
የሚመጣው ለመጠ Okay።
አዎ
እ፣ የሚደርሱበትን ሰዓት አላውቅም ግን ዛሬ ይመጣል ዛሬ ይመጣል አዎ assign ተደርጓል ይመጣሉ ዛሬ
እሺ እሺ እሺ ትንሽ ጠብቁ።
ይደውሉልኛል ሲደርሱ አይደል አዎ ቀድሞ ከመድረሳቸው በፊት ከሰላሳ ወይ ከአንድ ሰዓት በፊት ቀድሞ ይደውሉና
እሺ ከዛ ይመጣሉ
እሺ እሺ እሺ፣ አመሰግናለሁ።
እሺ፣ እሺ።